ሄሎ ጤና ይስጥልኝ ከምረዳው
ሄሎ አቤት ጤና ይስጥልኝ
እሺ እንትን በእናታቸው አልሰራ ብሎኛል። ትል- ትናንት ከትናንት ወዲያ ዛሬም አሁን ምን ነበረ?
አስገባቱን ብቻ ኤፍሬም ሶዶ የምልካሸር ኳስ ቤቲንግ ኦኬ ሲስተም አልሰራ ብሎኛል።
ምንድን ነው ያስቸገረ ኤፍሬም?
አይ ሎጊን ምናምን ብሎ ይገባል ውጭ ይገባል እና print ይሄ ኳስ select ማስደረጊያውን አያመጣም። print print አያወጣም።
እ፣ እሺ እንደዛ ከሆነ supervisor ኦቹ ናቸው fix የሚያደርጉት። ትጠብቃቸዋለህ። ትንሽ እንደመጡ አሳውቅልሃለሁ።
OK አዎ፣ server መሰለኝ የሳ- የዛ ችግር ይሆናል። ግን ሌላ ቦታ እየሰራ እኔ ጋር ጭራሽ አይሰራም። እሱ ነው ችግሩ። አሁን ዛሬ ደግሞ login የጨዋታ ብቻ ቀን ከሆነ ተካከለ።
እኔ ዋ- ላስገባልህ እችል ነበረ፣ ግን የ system ችግር ከሆነ እነሱ ናቸው መፍታት የሚችሉት። ለዛ ነው እስኪ አንድ በእናታችሁ check ብታደርጉልኝ። ዛሬ ደግሞ የጨዋታ ቀን ነው።
እኮ። አይ ዛሬማ ይስተካከላል። መስተካከል ግን ትንሽ ትጠብቃቸዋለህ። customer ጋር እስኪ- እስኪ ንገሪያ ንገሪያ። ከትናንት ጀምሮ እንደዛ እየተባለ ምንም አልተሰራም። ለዛ እሺ፣ ነው እሺ፣ እሺ፣ ችግር የለም።
print ወዶ የሚልካሽ አረካ እሺ፣ እሺ